hello ጤና ይስጥልን።
ሰላም ነው
ጤና ይስጥልን።
አለን አለን ይመስገን። ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን። አባት እንትን አላችሁ እንዴ ዶልፊን ወይ five L?
five የለም ዶልፊንም አለን።
እሺ እንትን ባንክ ታመቻቻላችሁ?
አዎ እናመቻቻለን አባት።
እ፣ እንትን እ፣ ብድር ላይ ብድር ይፈቀዳል ወይስ አይፈቀድም? ለም- ለምሳሌ ምን?
የሌላ ብድር ባንድ የሌላ ባንክ ብድር እያለብኝ ይቻላል?
እኮ በእርሶ ስም ነው ንግድ ፍቃዱ? ንግድ ፍቃድ አ- እንፈልጋለን።
አ- አ፣
በእርሶ ስም በእኔ ነው ስም አ፣ በእኔ ስም ነው።
እኮ ንግድ ፍቃዱ ታዲያ ተይዟል?
አ፣ ተይዟል። ተበድሬበታለሁ።
ከተያዘ ታዲያ እንዴት ይሆናል? በእርሶ ስም ሌላም ንግድ ፍቃድ ኬት እናገኛለን?
አ፣ በሌላ ስም ካልሆነ አይቻልም?
አይ ንግድ ፍቃድ እንፈልጋለን እኛ።
ችግር የለም።
እስቲ ንግድ ቆይ አንዴ ፍቃድም አለኝ እኮ።
ይጠብቁኝ፣ ይጠብቁኝ አንዴ
ብድር ብድር ይቻላል እንዴ? ብድር ላይ ብድር ማለት መኪና ሌላ ተበድሮ አስይዞ አንድ ሰው እና ሌላ መኪና ለብድር
ሊብሬ እጆት ላይ ያለ እንደ አባት የለም የለም። እኔ ጋር
okay፣ እዛ የተያዘ ነው።
አ፣
አዎ እንደዛ ላይማ አይሆንም። አብድር ላይ ብድር አይሆንም። እሱም መካለልብኝ ግዴታ
አዎ ማለት እኛ እንትን ሲሉ ሊብ እንትን ያስፈልገናል። እም፣
እሺ በቃ እሺ።
እ? ችግር የለም አለው። ትንሽ አለው።